እንዴት ነሽ እንዴት ነሽ በምን ቀርበሻል? እንዴት ነሽ በልሽ እንዴት ከተቀርበሻል? ፍቅርሽ ቢያዳፋበት አመት ያገረሻል ፍቅርሽ ቢያዳፋበት አመት ያገረሻል
እኔም ተነስቼ ለጠየቀ እንጂ ሌባ ካልጠየቀት ፍቅር አይመች በዓመት ያስመልፏል እድኛ ወዳጄ በዓመት ያስመልፏል እድኛ ወዳጄ እንዳድያ በባልቅዬ ወደድሽ እንደጥዬ ረዳልቅዬ በቀረሽ መጥቶ ማጫወት ኧረ እንዴት ከበደሽ መጥቶ ማጫወት ኧረ እንዴት ከበደሽ ለወቅትሽ አለኝ ስል ላንቺ መናፍቂ ይተክዛለ ሰው ላንቺ መናፍቂ ይነካ አጀመ ፍቅርሽ በመፈለጌ ይነካ አጀመ ፍቅርሽ ስራ ካልመጣ ፍቅሬ ለመቼ ነው እዚህ ያልከኝ ምነው እንዴት ነህ ማለቴ ታዲያ ምን መላ ነው በዓመቴ ናፈቀኝ እኔስ መሞቴ ነው የተንገላታብኝ የከፋው ልቤ ነው እንደ ኳስ ዛጓነው ያንተው ትዝታ ነው
እንዴት ነሽ እንዴት ነሽ እንደምን ከርመሻል እንዴት ነሽ ልበልሽ እስቲ እንዴት ከርመሻል ፍቅርሽ ቢያዳፈኑት አመት ያገረሻል ፍቅርሽ ቢያዳፈኑት አመት ያገረሻል እኔም ተነስቼ ልጠይቅህ እንጂ ሌባ ካልታየበት ፍቅር አያረች በዓመት ያስቀንሷል እድኛ ወዳጄ በዓመት ያስቀንሷል እድኛ ወዳጄ
ፍቅርሽ ከበረታ በልቤ ማካሪ ናፍቆትሽ ከበዛ በአንጀቴ ባካሪ በይ ባመቴ ለኔ እንደ ኢየሩሳሌም በይ ባመቴ ለኔ እንደ ኢየሩሳሌም ትዝታሽ ባይኔ ላይ ያሰመመለታ አባባልሽ ሁሉ ትውስ ያለይለታ እኔማ ነጋለ አይደላል ምኝታ እኔማ ነጋለ አይደላል ምኝታ
ስሽትያ ውጤ ማታወቀ አካሌ ያለቀ ልቤ ባንተ ናፍቆት እየተሰረቀ የጨበጥኩት ሁሉ ከእጅ ላይ ወደቀ ስደረደርበት ስደብቀው ፍቅሬ የሚያበለኝ አጣ ወዶ መቸገሬን እንዴት ነህ እያልኩኝ ልጠይቅህ እንጂ ፍቅሬ እንዴት ነህ ብዬ ልጠይቅህ እንጂ ይከነፍ የለም ወይ የሚወዱት ልጄ ይከነፍ የለም ወይ የሚወዱት ልጄ
እንግንሽ ልበልሽ በተራዬ ተንሰፈሰፍልሽ አቤት መከራዬ መተክዣ ወራኔ